መሞካሸት ቀርቶ መኖር ይሻልሻል ፍቅርን መስርቶ ምክር ልስጥሽ በጣም ሰውን አርኪ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ ለትዳር ተስማሚ የሆነውን መርጠሽ መያዝሽ ያልሻል እናውጥተሽ አውርደሽ ጥሩ ምክር ልስጥሽ በጣም ሰውን አርኪ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ ያለበለዚያ ግን በጣም ተጠንቀቂ። ጊዜው የተራማጅ መሆኑን ወቂ። ጥሩ ምክር ልስጥሽ በጣም ሰውን አርቂ። ልንገርሽ በመጣት መኪ ልንገርሽ በመጣት መኪ አይነግርሽ ብልሽ እውነት አይምሰልሽ አቋሙም እንዳንቺው ግልጽ ካልሆነልሽ ጥሩ ምክር ልስጥሽ በጣም ሰውን አርቂ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ ውበት መመካት መሞካሸት ቀርቶ መኖር ይሻልሻል ፍቅርን መስርቶ ጥሩ ምክር ልስጥሽ በጣም ሰውን አርኪ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ ልንገርሽ በመጣት መኪ